ሄሎ
አሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን።
አለን። ምን ልርዳው?
ይሄ የፍሬ ብር ሰርቲፊኬት ምንድን ነው? የሚጨሳ ጥያቄ ምናምን ምን አሉት?
ይሄ የቴሌ ነጻ ትኬት
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ምን አይነት ሽልማት?
ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አ አይ አለ አሁን ትኬቱን ምናምን ሳይ ወደ መቶ ምናምን ትኬት እላለሁ።
እኮ አሁን በ- በእነሱ ትኬቶች እርሶ እድሎትን መሞከር ነው። እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለን
እሺ ከዛ
በሶስት ቁጥር ላይ እድሉን ይሞክሩና ጥያቄ እናመልሳለን። መርጠው መጫወት
አ እሺ
ሰባ ቁጥር ላይ ቋንቋ ይምረጡ። ያልገኝ ግልጽ ያልሆነ ነገር ካለ ያሳውቁኝ።
እም፣ እሺ